ሄሎ ጤና ይስጥልኝ።
አዎ፣ ቤት
ከቢጂ ያለገነው ደንበኛችን አሁን መስመሩ ተቋረጠ ደውላ።
አዎ፣ እሺ፣ እርስዎ ፋሲል ከነማ ባርና ሬስቶራንት ነው?
አዎ።
እሺ፣ ስሞትን ይንገሩኝ።
እ የሲስተር ነው አፍሪካ የወጣበት ነው አይደል? ነው ይሄን ችግር የለውም። እዛ ጥገና ክፍሉ ሲመጡ ማንን ነው የሚያገኙት?
እ ጌታቸው እኔን ያገኘኝ ጌታቸውን።
እ እሺ፣ ጌታቸው ማንን ነው?
አንተ ነህ
ስልክ ቁጥር አሁን በደወሉበት ላይ ያዘው።
አዎ፣ ችግር የለም።
እሺ፣ የት አካባቢ ነው የሚገኙት?
አጂፕ አሹ ገበያ
አዲሱ ላይ ገበያ ማለት አዎ፣ ድል በር ጋር
አዲሱ ገበያ ድል በር ጋ አዎ፣
እሺ ይቀ- ይበራል ግን አያቀዘቅዝም ነው አለ ያለኝ ፍሪጁ።
አዎ። አያቀዘቅዝም ነው
እሺ፣ ደንበኛችን መዝገብ ያስተላልፍ ይሎታለሁ። የጥገና ክፍል ይመጣሉ።
እሺ። ዛሬ ይመጣሉ።
አዎ ወ- ወረፋ
እሺ፣ እሺ።